ጤና ይስጥልን እንደምን ልርዳው ጤና ይስጥልኝ ቴስ እንደምን ናችሁ?
ነው ቴስ ቤተሰብ አዎ፣ ማታ እንትን ቴሌብሩ በ game ለመጫወት የምፈልገው deposit አድርጌ ጠፍቷል። ሁለት መቶ እና መቶ ዘጠና እሺ፣ ቴሌግራም ላይ deposit ስታደርግ የደረሰን text እ? ምን ቴሌግራም አልከኝ ላይ sister?
ቴሌግራም ላይ አ- ኧረ ቴሌግራም በእናትህ አይመቸኝም። መልስ እንትን deposit ኡ ሁለት መቶ ነው። check አደረገው። ይሄ አሁን የሚያወራው ስልክ ነው።
እኮ ስለዚህ በ account መልስልኝ ብሩ ያስፈልጋላ ግዴታ ነው።
እ?
text ኡ ያስፈልጋል። deposit text ኡ ያስፈልጋል ግዴታ ነው።
deposit ያልኩት ጃባ ገብቷል መሰለኝና፣ text ኡን እሺ text ኡን በቴሌግራም ቴሌግራም ላይ ላክልን።
እሺ እሺ